ሄሎ ጤና ይስጥልኝ ቤስት ቤት
ሁለት ሺህ ብር withdraw አድርጌ አልገባልኝም። ወደ ቴሌ ብር የለኝ። እስኪ እሺ አሁን ደወልክበት ቁጥር ነው ቤስት ቤት የምጠቀምበት?
አዎ
ሄሎ
ሌላ እሺ ሁለት ሺህ ብር ነው ወደ ቴሌ ብር account አዎ ዜሮ ዘጠኝ አስራ ዘጠኝ ሀያ ሶስት ሀያ ሰባት ሀያ ዘጠኝ አዎ ዘጠኝ አዎ
ገብቶልሃል። አሁን check አድርገው ቴሌ ብር account።
እሺ thank you ችግር የለም። መልካም ምሽት